የማይደውሉልኝ
ሄሎ ሄሎ ቢኒያም አቤት አቤት እሺ ቅድም approval ጠይቀኝ ነበር እና አ ወደ ንግድ ባንክ ነው አደለ አ
እሺ ዜሮ ዘጠኝ አስራ ስምንት አስራ ዘጠኝ ዜሮ አንድ ሰላሳ ሁለት በትክክል እሺ confirm አድርጌልሃለሁ ወደ ንግድ ባንክ ስለሆነ ትንሽ ይቆያል እሺ ትንሽ ቆይተህ ሞክር ምንም ችግር የለውም አመሰግናለሁ እሺ እሺ እሺ okay እሺ